ጤና የበራ መረጃ ማዕከል ባኮት የምንወርደውት
አዎ ደውዬ ነበር እኮ አሁን መረጃ ጠይቄልሽ እነግርሻለሁ ብሎኝ ነበር።
ምን ነበር የጠየቁት ጥያቄ?
ጋሪ ጋሪ disability ልጅ ስላለኝ ዊልቼር ዊ- ዊልቸር ይመዘናል ወይ እንደ ኪሎ ነው የሚመዘነው ለማለት ለመጠየቅ ፈልጌ ነበር።
okay እሺ፣ እያናገሩት ሊያሰውን ቆይ አንድ ደቂቃ እዚህ ላይ ጠብቁኝ።
እሺ አንድ ደቂቃ ቆይ፣ ምን ይላል?
መብራቱን ቼክ አድርጉት እኮ ያ ጉያ ናቸው
አንድ ደቂቃ ሳኒ ሁሉም አንቀቡ ይግፍት ማሌላ